አቤት ስለምን ትዘውሪ? አሁን ተስፋ ለምን አጣሪው ማሪ ሂጂ አለ አለ ሄሎ፣ ጤና ይስጥልኝ። ከችፕችፕ ነበር የምደውልሎት።
እሺ፣
ኦርደር አድርገው ያልመጣ አይተም ነበሩት?
አዎ ያልመጣ ነበር። አዎ ምን ነበር?
ቲማቲም።
እሺ፣ ነገ መቀበል ይችላሉ?
እሺ።
የት ነበር location ኑ?
ወሎ ሰፈር ቶሞካ ቡና ጋር።
እሺ፣ ነገ driver ሲደርስ ስልክ ያንሱላቸው። መልካም ምሽት።
እሺ፣ አመሰግናለሁ።
እሺ